ክርስቶስ በስምህ ይዘናል ቀኑና ክርስቶስ በስምህ ይዘናል ቀኑና ስቅለትን ሳይህን እናያለንና ስቅለትን ሳይህን እናያለንና ጾም ማለት እንግዲህ ይኸው ነው ስራቱ ጾም ማለት እንግዲህ ይኸው ነው ስራቱ ሐዋርያት ጾመው ለእኛ በረከቱ ሐዋርያት ጾመው ለእኛ በረከቱ ነፍስና ስጋችን በመብል ተጣልተው ነፍስና ስጋችን በመብል ተጣልተው ሽማግሌ ሆኖ ጾም አስታረቃቸው ሽማግሌ ሆኖ ጾም አስታረቃቸው አብረው ያደሩ አብረው የዋሉ አብረው ያደሩ አብረው የዋሉ አያምርም አይመስልም በመብል ሲጣሉ አያምርም አይመስልም በመብል ሲጣሉ ነፍስም ከስጋዋ መለየቷን አውቃ የዓለም ተድላዋን ደስታዋን ንቃ በጾም በሱባኤ ትኖራለች ታጥቃ በጾም በሱባኤ ትኖራለች ታጥቃ ነፍስም ለስጋዋ ትመክረው ጀመረች ነፍስም ለስጋዋ ትመክረው ጀመረች በብዙ ምሳሌን የምሳሰለች በብዙ ምሳሌን ያመሳሰለች ስጋዬ ሞኝነ መብልና ትውደደው ከአዳም ጀምሮ ከመጀመሪያው ሰው መብል ሲጎዳ እንጂ ሲጠቅመች ያየኸው መብል ሲጎዳ እንጂ ሲጠቅመች ያየኸው